ሄሎ ሰላም ጤና ይስጥልኝ።
እንትን ወጪ አድርጌ ነበረ account ላይ አልገባልኝ።
ሄሎ
ሄሎ ስንት ብር ነው ወንድሜ?
አስር ሺህ ብር
እሺ ስልክህን ንገረኝ።
ዜሮ ዘጠኝ አስራ አምስት እሺ
ዘጠና ሰባት እሺ
አርባ እሺ ስልሳ ሁለት ስድስት ተኩል አካባቢ ማታ ነው። ቆይ እንደደወልኩ ስድስት ተኩል አካባቢ ሌሊት ነው።
እሺ process ላይ ነው ይገባላል። እሺ
እሺ እሺ እሺ